ጤና ይስጥልን።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን ይባል።
እግዚአብሔር ይመስገን። መኪና ፈልጌ ነበር።
እሺ ምን አይነት መኪና ነው የፈለጉት?
ሀይሩፍ
ምናልኝ ሀይሩፍ መኪና የዚህ አውሮፓ አለን ሁለት ሺ አስራ ስድስት አለ
እ፣
ስምንት መቶ ሺህ ከባንክ ጋር የተያያዘለን ማሊባባ ጋር
ስምንት መቶ ሺህ ከባንክ ጋር የተያያዘ
እ፣ ሌላ ሞዴል ወረድ ያለ የለም
ወረድ ያለ high roof አሁን ላይ የለንም አባት
የለም። እሺ እሺ